sense. ሄሎ ሄሎ ሰለሞን፣ አቤት።
ማን ነው ያወጣው የጀመውን?
አብርሃም የጸጋ ባሩክን ስልክ አገኘሽው?
ጸጋ ባሩክ እንኳ አላገኘሁትም። አብራ driverኡ አብርሃም ነው።
አዎ አዎ።
okay ቅድስት በሚል ነው የሚወጣው እና አላገኘሁትም ቁጥሯን። የባሩክን ቁጥር እስኪ ንገረኝ። እዚህ ጋር አልተለጠፈም እኮ።
እኮ እኔም እኮ እሱን አጥቼው እኮ ነው የባሩክን በስም- ቁጥር አታውቀውም?
በስም ስለማያመጣልኝ። አ- በቃ ለሌላ ሰው ነው በእናትህ የሚደውል። ቆይ እሺ፣ እሺ በቃ